ታዘዋለች ኦርደሩ እሺ ብሏል። መልሶታል።
ሄሎ ፋሩክ ቆይታ የፍላን መልስ ብዬ ነበራ ቻት ላይ አ አስገብቼዋለሁ አልኩሽ እኮ በቦት ላይ ጽፍ ያለው እና ኦርደር ነምበሩን ጽፈነዋ መጻፍ ያለብህ በምን አሃ።
ይታወቃል?
አ እሺ በቃ።
መ- መልሼዋለሁ አ- ብለህ አርባ አስራ አራት ነው እኮ ጻ- እንደዛ አድርገህ ጻፍ አሁን
እኮ እንደዛ እሺ።
አድርገህ ጻፍና መልሷል ብለን እናሳውቅልሃለን።
እሺ እሺ
እዛው ነው የደወልከው